ሰላም ጤና ይስጥልኝ። hello hello
hello ይሰማል? ከዊፕላስ ኦሽን ድርጅት ነው የምደውለው። አቶ እንዳለ በቀለው ነው?
አይ እሱ አንድ አይደለሁም።
አይደለህም?
አዎ እሺ፣ በዚህ ስልክ ቁጥር እንደ አሽከርካሪነት ተመዝግበው ነበረ። አሽከርካሪ ነው? ሄሎ